ሰው መውደዱ መቼ ከፋ ነበር ሰው ሰው መውደዱ መቼ ከፋ ነበር?
ሰውን ሰው መውደዱ መቼ ከፋ ነበር ያቃጥል ያንገብግብ አለው እንጂ ነገ ያቃጥል ያንገብግብ አለው እንጂ ነገ ያቃጥል ያንገብግብ አለው እንጂ ነገር ያቃጥል ያንገብግብ አለው እንጂ ነገር ሰው ሰው መውደዱ መቼ ከፋ ነበር?
ሰውን ሰው መውደዱ መቼ ከፋ ነበር ሰው ሰው መውደዱ መቼ ከፋ ነበር? ያቃጥል ያንገብግብ አለው እንጂ ነገር ያቃጥል ያንገብግብ አለው እንጂ ነገር ያቃጥል ያንገብግብ አለው እንጂ ነገ ያቃጥል ያንገብግብ አለው እንጂ ነገ እግር ባደረሰ ዓይንም ባከጀለው ሰው ሰው መውደዱ መቼ ከፋ ነበር እግር ባደረሰ ዓይንም በከጀለው የሚመጣው መውደድ የአንጀት ፈተና ነው። የሚመጣው መውደድ የአንጀት ፈተና ነው። ካልተከለከለ ገደብ ካልሰሩለት ሰው ሰው መውደዱ መቼ ከፋ ነበር ካልተከለከለ ገደብ ካልሰሩለት ዛሬም ነገም መውደድ ህመም ነው ለኔ አንጀት ዛሬም ነገም መውደድ ህመም ነው ለኔ አንጀት ያቃጥል ያንገብግብ አለው እንጂ ነገር ያቃጥል ያንገብግብ አለው እንጂ ነገር ጧት ማታ ላይ ሀሳብ ለጭንቀት ስላቸው ሰውን ሰው መውደዱ መቼ ከፋ ነበር ጧት ማታ ላይ ሀሳብ ለጭንቀት ስላቸው መውደድ ወዳጅን ሳልኩት ለቀቅ አድርገኝ መውደድ ወዳጅን ሳልኩት ለቀቅ አድርገኝ አይን በኔ ወሰን ተዋት በላላ ሰውን ሰው መውደዱ መቼ ከፋ ነበር አይን በኔ ወሰን ተዋት በላላ ስም ክብር ይነሳል የቅልውት ዳር ስም ክብር ይነሳል የቅልውት ዳር
ያቃጥል ያንገብግብ አለው እንጂ ነገር ስወድሽ ኖርኩና ታዘብኩሽ ስትረሺ ሰውን ሰው መውደዱ መቼ ከፋ ነበር?
ስወድሽ ኖርኩና ታዘብኩሽ ስትረሺ ጤና ወዜን ሳታ ስሳሳ ገፋሽ ጤና ወዜን ሳታ ስሳሳ ገፋሽ የወዳጅነቴ ያንጀቴን ስትረሺው ሰውን ሰው መውደዱ መቼ ከፋ ነበር?
የወዳጅነቴ የአንጀቴን ስትረሺው ተውኩት ሰው ማመኔ ደመደምኩት ባንቺው ተውኩት ሰው ማመኔ ደመደምኩት ባንቺው ያቃጥል ያንገብግብ አለው እንጂ ነገር ያቃጥል ያንገብግብ አለው እንጂ ነገር ምንኛ ጎፍ ነው በገጠመኝ መውደድ ሰውን ሰው መውደዱ መቼ ከፋ ነበር ምንኛ ክፉ ነው በገጠመኝ መውደድ ወዶ ተነካክቶ ታማ ለመጠየቅ ወዶ ተነካክቶ ታማ ለመጠየቅ ምን ይለኛ አንጀቴ ካፌስ ምን ሊወጣ ሰውን ሰው መውደዱ መቼ ከፋ ነበር ምን ይለኛ አንጀቴ ካፌስ ምን ሊወጣ ወዶ ጭሮ መንደድ በራሴ ሳመጣ ወዶ ጭሮ መንደድ በራሴ ሳመጣ